ስጥልኝ ሁሉ ስፖርት ባኮም ለዶ
እንትን withdraw ብር ፈልጌ ነበርና insufficient እያለኝ account ኡ ላይ
የቦነስ ብር ቀላቅለው ሊያወጡ እየሞከሩ ስለሆነ ነው።
okay ስለዚህ የቦነስ ብሯን ላውጣት
ከቦነስ ብር ውጪ ማስገባት ይችላሉ። ለዛ ነው insufficient እያለ ያለው።
እምልሽ የቦነስ ብሩን አብሮ ደምሮ ነው ያስቀመጠው።
አዎ አዎ ስለዚህ እሷ ልጠቀሟትና ያውጣል ማለት ነው።
አዎ የቦነስ ብሩን አስወጥተው ይሞክሩ። ግን ያው ከቦነስ ብር ጋር ከሆነ ግን withdraw ስለማያደርግ ነው insufficient አይ እሱ እምልሽ እሱን እኮ amount ኡ እሱን አያካትትም የጠየኩት ብር ከዛ በታች ነው።
አላካተተውም ቦነሱን።
አዎ አያካትትም። አዎ
እስቲ screenshot አድርገው የላኩልን ቴሌግራም ላይ ምኑን?
የሚለውትን
okay እሺ insufficient ነዋ የሚለው ቶሎ ያጠፏል። insufficient wallet ኡን wallet ኡን እስቲ walle- screenshot አድርገው የላኩ። አዎ እሺ እሺ እሺ